Hello
ወይ
ሰላም ነው። ያው ብዙ ቢዩ ሰራተኛ ነኝ እና ማታ deposit ሞልቼ ነበረ ተዘጋብኝ።
ምን አለብኝ?
deposit ሞልቼ እ ዛሬ ደግሞ ተዘጋብኝ።
መቼ?
አይ ማታ ነበር የሞላሁት።
ትናንትና ማታ ነው አ
ማለት አልገባኝም።
አ deposit ሲሞላ እም፣ deposit ኡን balance ላይ አላ- አያ- አላሳየኝም ነበረ። እንደዛ አሁን አሁን አሁን ዘጋ ወጣብኝ።
አልቆብ ነው deposit ኡ።
አ deposit ኡ አሁን ጭራሽ አይበራም። ቁጥሩንም ሳስገባ password ኡንም ሳስገባ አል- አል- አልበራም አለ። አልከፍትም አለ።
እኮ እንደዛ ከሆነ ይኸውልህ ለ area manager ክ ነው የምታሳውቀው። እሺ ስምህ ማን ነው?
እውነቱ አሳውቄ እኮ እሱ ነው ይሄን ቁጥር የሰጠኝ።
እ?
ቁጥር ተቀይሯል ቁጥር ተቀይሯል ምናምን ብሎ ዜሮ አንድ አንድ ተቀይሯል ብሎ እሱ ነው ሙክቴ ነው ሙክታራ ነው የሰጠኝ።
ሙክ- team leader ክ ነው። ሙክታር team leader ነው።
ሌላ ማንን ነው የሚያናግረው?
area manager ን ነው የምታናግረው። እንደዚህ አይነት ነገር Okay ማ- የ- የ area manager ቁጥር አለሽ? ከዛ
እ፣ የት district ነህ?
እ?
የት district ነህ? ቦሌ ነው። ስምህ ማን ነው? ስምህን ንገረኝ፣ ሙሉ ስምህን እውነቱ ሁሉ ነው እ እ?
እውነቱ ሁሉ ነው ማ እውነቱ እውነቱ እውነቱ አዎ እውነቱ ሁሉ ነው እውነቱ እውነቱ ማ እውነቱ ሁሉ ነው
ቶሎራይ ነው የሚል ሁሉ ነው ሁሉ ነው
ሶሎራይ ነው ስሎራይ ሁሉ ነው ሁሉ ነው ሁሉ ነው
ፉሎሬ አዎ እሺ ፍሎሬ እውነቱ ፍሎሬ እሺ እነግርልሃለሁ እሺ ግን አ- ም- እሺ ይገርም አልኩህ ይሄን ነገር በእግዚአብሔር እሺ